ሄሎ ሄሎ፣ ጤና ይስጥልኝ።
ስጥልኝ ብሌን
ነኝ።
ከ We Plus Solution ነበር የምደውለው።
Okay
እም፣ ባለፈው We Plus application ላይ ተመዝግባችሁ ነበረ
አዎ እና እም፣ የተመዘገቡ account ኦችን active እያደረገው ስለሆነ system ላይ የሚሞሉ አንዳንድ ጥያቄዎችን ለመጠየቅ ነበር የደወልኩት። እችላለሁ?
ምን ትችያለሽ?
እሺ፣ ምንድን ነው አገልግሎታችሁ?
ያው okay አራት ኪሎ ነው እ፣ በሁለት ስለሆነ ነው የከፈትነው Okay።
ሳና
ኬቲ ሜካፕ እና hair studio አዎ።
የሚለው ነው።
አዎ አዎ Okay፣ እስካሁን ለዛ ለብቻው እንትን ብለናል።
spa ው ለብቻ ነው። ለዛ ኬቲ አዎ።
spa ልበል እዚህ ጋር አዎ በይ እዛ ላይ ኬ- የቅድም አንቺ ነሽ ያወራሽ።
አይ አይደለሁም Okay አዎ፣ ቃል ኪዳን ናት እሷ ባላ ያወራችኝ እሷ እና ባለቤቷ ናት እኔ ማናጀር ነኝ።
Okay ለዛ ይ- እዚህ ባንቺ የተመዘገበውን spa ልበለው ማለት ነው። ኬቲ spa አዎ በይ አዎ እሺ፣ ብሌን እሺ፣ ብሌን ኬ- እ፣ ኬቲ እም፣ ኬቲ spa እሺ። የት ነው የእናንተ? እዛው ነው እዛው ነው አራት ኪሎ ነው።
አራት ኪሎ ቱሪስት አዎ አዎ ቱሪስት ሆቴል አጠገብ እም፣ እሺ የዚህኛው contact person አንቺ ነሽ ብሌን አዎ ታደለ።
አዎ
እሺ በዚሁ ስልክ ቁጥር አዎ በዚህ ስልኩ ልኝ እሺ ስምንት ሰማንያ አምስት እም፣ ዜሮ ዘጠኝ ስልሳ ስምንት ሰማንያ አምስት እሺ የስራ ቀን
ከሰኞ እስከ እሑድ
እሺ ተመሳሳይ ነው። ኢንፎርሜሽን ኦኬ ከዛኛው Okay እሺ እሺ
እሺ እሺ
እሺ እና ማስታወቂያውንም okay ይቻላል ማለት ነው
አ-
እ ማስታወቂያ ለ social media እየሰራን ነበር ለ social media እና ለ broadcast ኦች
እሺ ወይ ደውዬ አሳውቅሻለሁ።
እሺ እሺ እሺ እም። እሷ ይቻላል ነበር ያለችኝ እና
Okay።
እሺ
እሷን ስላላገኘኋት ያው እንትን አዎ አሁን አሁን አንቺ ጋር ደውዬ እሷ ጋር ደውዬ አንድ ስልክ አውርቼ ነው እንደገና አንቺ ጋር የደወልኩት እና
ኦኬ ለዛ ነው ን- ፍ- የገባው የንግድ ፍቃድ ፋይልም ተመሳሳይ ስለሆነ ነው
ኦኬ እሺ ካለች በዛ ያለ ነው።
እሺ እሺ እሺ አመሰግናለሁ እሺ መልካም እሺ እሺ